ናፍቆታለኝ እሷን እሷን አምጧ ካለችበት ናፍቆታለኝ እሷን እሷን አምጧ ካለችበት ካለችበት ካለችበት ካለችበት ካለችበት ካለችበት በሏ ድረሽለት ካለችበት በሏ ድረሽበት ካለችበት በሏ ድረሽለት ካለችበት በሏ ድረሽበት ያልፍልናል ብላኝ ዳርጋ ሰው አገር ላይ ቀረች ፍቅሬ ጠልቃ እኔ ሳሁን ከፋኝ ጥሯት በቃ ከፋኝ ጥሯት በቃ ጥሯት በቃ ያት እስኪ ስቃ